ትናንትናን ጥሶ ዛሬን ተንተርሶ ነገን የምተውሶን አምናን ማድሶ ይመጣል ትዝታሽ ጓዞን አግበስብሶ ይመጣል ትዝታሽ ጓዞን አግበስብሶ ፍቅርንስ ሸኘሆት ወጥቼ እስከ ደጅ መውደድን ሸኘሆት ወጥቼ እስከ ደጅ ማባረሪያ አቃተኝ ትዝታ ነው እንጂ ማባረሪያ አቃተኝ ትዝታ ነው እንጂ ጎን ለጎን ሲሆን ፍቅር ነው ደስታ አበሳ አስቆጣሪው የተለዩ ለታ አልገባኝም እኔ ምንድነው ትዝታ አልገባኝም እኔ ምንድነው ትዝታ ትዝታ ነው አሎን የሐሳብ መርከቡ ትዝታ ነው አሎን የጭንቀት መርከቡ ማራገፊያውማ እኔ ነኝ ወደቡ ማራገፊያውማ እኔ ነኝ ወደቡ ባጠረን እድሜ ፍቅር መዝገበ ቃላቱ ትዝታ ባይኖር የትዝታ እንዳገት ወጣሁት ተክዤ የትዝታ እንዳገት ወጣሁት ተክዤ በእጄ ምናምኑን በልቤ አንቺን ይዤ በእጄ ምናምኑን በልቤ አንቺን ይዤ የምትራመዶን እንደ ትምቻች አጅሬ ትዝታ ያልደረሰባችሁ እስቲ አውሱኝ ለኔ ደህና ልብ ያላችሁ እስቲ አውሱኝ ለኔ ደህና ልብ ያላችሁ በልቼ ርቦኛል፣ ጠጥቼ ጠምቶኛል። ሌሊት እየመጣን እንቅልፌ ነሳኛል። ጠላቴ ትዝታን ማን ሰው ያስትለኛል? ጠላቴ ትዝታን ማን ሰው ያስትለኛል?